hello አቤት አቤት ተነስልን ማሊ ባባ ሄሎ
ሄሎ ሄሎ አቤት ማሊ ባባ አዎ okay፣ እሺ አንድ ማስታወቂያ አይቼ ነበር።
እሺ አይሩፉ ሀይሩፍ ሁለት ሺ አስራ ስድስት ሁለት ሺ አስራ ስድስት ሞዴል አዎ።
አዎ አለ
okay፣ እሺ
ሰላሳ አራት ነው የሚባለው እ፣ ስምንት መቶ ሺህ የባንክ ዕዳ አለበት ሀያ ስድስት ለእጅ ይፈልጋል እጁ ላይ ስንት ይፈልጋል?
ሁለት ሚሊዮን ስድስት መቶ ሺህ ድርድር የለውም የተወሰነ ድርድር አለው ከፍተሻ በኋላ
እ፣ እ፣
አዎ እሺ እመለሳለሁ።
እሺ አበሽ ሌላ ምን አላችሁ?
ሌላ ምን ትፈልጋለህ ዶልፊን አላችሁ?
ዶልፊን አለ ም- ስንት ሁለት ሺ ሰባት ሁለት ሺ አስራ አንድ አለ
እ፣ ግጭት ሰባቱ የለም?
ሰላሳ ሶስት ይባላል በፍተሻ ነው የፍተሻ ዋጋ ነው አስፈትሻ ነው የምትወስደው
ግጭት ግልብት የለውም ነው ግጭት ምናምን ይታይ ነገር የለውም የለውም? ስንት ነው?
ሁለት ሰባቱ ሰላሳ ሶስት ነው የሚባለው አስራ አንዱ አርባ አራት
እ፣ ድርድር አ- አለው?
አዎ ድርድር አላቸው
እሺ እመለሳለሁ።
እሺ